Wait.
Hello፣ One። እ፣ አቤት አይሰማም?
ይሰማል።
እሺ፣ ምን አይነት የጉዞ መረጃ እንስጦት?
እ፣ የቪዛ
እሺ፣ ወዴት ሀገር ቪዛ ፈልገው? ነው?
እ፣ ጀርመን ምን አሉኝ?
ጀርመን ጀርመን።
እ፣ እሺ፣ በምን ቪዛ ነው ወደ ጀርመን መሄድ የፈለጉት? ለስራ፣ ለትምህርት፣ በጉብኝት፣ በምንድን ነው?